አላት ያለው ሄሎ ጤና ይስጥልን አብሮ ይስጥልን ምን እንርዳውት አለን እንትን ከቻፓ ወደ ቴሌብር አንድ ሺህ ሶስት መቶ ብር ልኬ እስካሁን ድረስ አልገባልኝም አሁን በደወሉበት ስልክ ቁጥር ነው አዎ በዚህ ስልክ ቁጥር እሺ መቼ ነበረ ትናንት ማታና ሌሊት አምስት ሰዓት አካባቢ ሶስት መቶ ብር አንድ ሺህ እና ሶስት መቶ ለየ ብቻ ነው
ትናንት እኛ ጋር የመጣ የለም እሺ የተጫወቱበት ድርጅት ጋር ያሳውቁ እ እ እኛ ጋር ስላልመጣ የተጫወቱበት ድርጅት ጋር ያሳውቁ
አሀ። አልመጣም እናንተ ጋር አዎ ወደ እኛ system አልመጣም የተጫወቱበትን ድርጅት ያሳውቁ
ኧረ በለው። እሺ እንዲህ አይነት ዘረፋ ተጀምሯል እንዲህ ዘመናዊ ዘረፋ